ለማስፈረም ዋሽንግተን ላይ ስናማክር hello፣ አቤት።
ጤና ይስጥልኝ። ዋሽንግተን አዎ፣ ዋሽንግተን ነው።
እሺ፣ CT scan ለማስነሳት ፈልገን ዋጋው መጠየቅ ፈልገን ነበር።
እሺ፣ የምን CT scan የታዘዘላችሁ?
አንገት በላይ ነው። አ- ከአንገ- አንገትና ከአንገት በላይ
አንገትና ከአንገት በላይ እም፣ ነው።
ማለት ጭንቅላትና አንገትን ጨምሮ ነው ወይስ አዎ፣ እንዴት?
አእምሮ ነገር አዎ፣ አእምሮ ነው።
ሂሳቡን በግልጽ እንድነግራችሁ በደንብ ብት- ወይ ብታነቡልኝ ጥሩ ነው።
ወረቀቱ ያለሽ ነው። ዞሮ አእምሮዋን ነው የተባለችው። ከአንገት በላይ ወይስ CT scan ብላችሁ ጠይቁ ብሎ ናችሁ ነው የሰጠን ቁጥራችሁ።
እኮ ከአንገት በላይ ሲባል አሁን የጭንቅላት ብቻ አለ። የጭንቅላት ብቻ ነው።
አዎ
እሺ brain CT scan ከሆነ 2500 ብር ነው።
እም። የጆሮ የጆሮ ጆሮ እም?
ጆሮ ከአንገት በላይ አንገት በላይ ያው ጆሮዋን ጭምር አንድ ላይ ነው አይደል? ከአንገት በላይ ሲባል
እሺ ወይ የሚያነብላችሁ ሰው ካለ እንዲነበብ አድርጉልኝ።
እሺ እሺ እሺ